ሰላም ጤና ይስጥልኝ ዶን ኪቲዮ
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። እሺ ስምዎት ማን ልበል
መጀመሪያ መረጃ መጠየቅ እችላለሁ?
እሺ
ማለት ለመማር ክፍያው ምን ያክል እንደሆነ ማወቅ ፈልጌ ነበር።
በ credit hour ሰባት መቶ ሀምሳ ብር ነው። ሀያ credit hour ነው የምናስተምረው።
okay
በአጠቃላይ የሚሆነው አስራ አምስት ሺህ ብር ነው። ነገር ግን እስከ የካቲት ሀያ አምስት ድረስ ከከፈሉ በ credit hour አምስት መቶ ብር ነው። ያ ማለት አስር ሺህ ብር ነው።
ኦኬ እሺ እሺ ደውላለሁ።